ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት? ሄሎ
ሄሎ
ሄሎ፣ አይሰማም?
ሄሎ
ሄሎ ሄሎ ሄሎ፣ አይሰማም?
ሄሎ
ሄሎ
ሄሎ
ጤና ይስጥልን
ጤና ይስጥልን።
ምን አይነት የጉዞ መረጃ እንስጥዎት?
ከስንት ዓመት ዓመት ጀምሮ ነው መሄድ የሚቻለው?
እ ራስዎን ችሎ ለመሄድ ከአስራ ስምንት ዓመት በላይ ነው።
እም፣ እ ከዛ በታች ግን አብሮ መሄድ ሰው ካለ አብሮ መሄድ ይችላሉ፣ የትኛውም እድሜ።
እሺ እና ከ